ሄሎ
ሄሎ፣ ጤና ይስጥልኝ።
አውጥልኝ።
ከቺፕቺፕ ነበር የምንደውልዎት።
እሺ ዛሬ የሚመጣ product ነበር
ከየት
ከቺፕቺፕ
ምን product?
በመስመር ላይ ጠቁኝ።
እሺ driver ደርሶ እየደወለሉት ነበረ።
እ እ?
driver ደርሶ እየደወለሉት ነበረ።
አይ እስቲ እንትን አድርጊው፣ check አድርጊው። እኛ ምንም ያዘዝነው product ለ
ምንም ያዘዙት ላይ አዎ